Hello ጤና ይስጥልኝ ሚስት ቤት
cash out ብዬ confirm አልተደረገልኝም። በዚህ ስልክ ድሮ አድርገህ ነው በዚህ ስልክ መቼ ነው?
ትናንት
yes hello አቤት መቼ ነው አባ?
ትናንት
ስንት ብር ነው?
አንድ ሺህ ብር
በቻፓ ነበር ያደረጉት?
አዎ
ውሻ ፕሩፍ ተደርጓል። እሺ እሺ እሺ አመሰግናለሁ ችግር የለም።